እና
ምን ነው ተኝተሽ ነው እንዴ?
ደህና ነህ?
ደህና ነኝ። አለን ነው አለን አለን። እንዴት ነው?
ደህና ገባችሁ? እንግዳ ነገር እየተመለሳችሁ ነው?
አዎ፣ ምን ነው ትንሽ አትቆይም እንዴ?
ናፈቃችሁ ነው እንዴ?
ማታ ሳትጠይቁ እንደ ሙዜ ብቻ ነው ደውሎ ደረሳችሁ ወይ ያለን።
ያው የኔ ስልክ ዘግቶ ነበር። አሁን ራሱ ቻርጅ አድርጌ እየደወልኩ ያለው።
እና እየተመለሳችሁ ነው የምር?
አዎ፣ አሁን ተሻጫር ምንድን ነው መውጫው ላይ መውጫ ኧረ ደርሳችኋላ።
ቡና ካለ እመጣለሁ ወደፊት።
እ
ቡና አለው ይዤ ልንመጣ ነው።
ኧረ ኑ ኑ ኑ ችግር የለውም አያሳስባችሁ።
የተኛሽው መሲ
እና ማታ እኮ ሶስት ሰዓት ነው የደረስን ከደሱ ጋር
አይ አሪፍ ነው።
እም።
ግን ተንገላታሽ በዚህ ነው የሚመጣው
የኛ አየር ጤና ለብቻ አለን። VIP
ነው አ፣ ተመችቷችኋል? እና አሪፍ ነበር ፕሮግራሙ።
አሪፍ ነው። ገና አሪፍ አሪፍ አዎ፣ እ፣ እኛማ እንደዛ ነበር።
እንደ እንደ ራበን በስመ አብ ደረስን። ከእነማን ጋር ነው የምትመጣው? ሄላ